hello
ጤና ይስጥልኝ ማሪ ባባ።
እንዴት ነሽ? ሰላም ናችሁ?
እግዚአብሔር ይመስገን።
ሰላም ሰላም። መኪና five L ሁለት ሺ አስራ ሶስት ሞዴል ስንት ነው ዋጋ?
ሁለት ሺህ ስንት አሉ?
ሁለት ሺ አስራ ሶስት
ፓኬጅ ሁለት ሺህ አስራ ሶስት የለንም five L መኪና
የለንም። ሁለት ሺህ አስራ ሶስት የለንም አባት።
ስንት አለ?
ሁለት ሺህ አራት ነው ያለን።
ሁለት ሺ አራት ስንት ነው ዋጋ ስንት ነው?
ሶስት ነጥብ ሶ- ሶስት ነጥብ አራት የሚባል አለ።
እሺ አስራ ስምንት ከሀምሳ የሚባል አለ
ሶስት እና ሚሊዮን ሁለት ማለት ነው።
ሺህ ሶስት- ሁለት ሺህ ሶስት ደግሞ አንድ ነጥብ ሶስት አለ።
አንድ ነጥብ ሶስት
ሁለት ሺህ ሶስት ሞዴል
አ፣ ዋጋ ስንት ነው? ስንት ነው ዋጋ?
አንድ ሚሊዮን ሶስት መቶ ሺህ ብር
አ፣ እሺ አመሰግናለሁ። ይመጣል። አስር አበባይ ነው። እሺ